ይስጥልኝ። ጠብታም plus
ጤና ይስጥልኝ። ደህና ዋላችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ምህረት ነኝ። ማን ሰናይት ነሽ?
ይሄ ነው ከፋይናንስ።
የሚሰማው?
እ ይሰማል?
አቤት ይሰማኛል። አቤት ምህረት ነኝ እ፣ እሺ፣ ከፋ- ምህረት ከፋይናንስ። ሰላም ናችሁ?
እግዚአብሔር ይመስገን።
አለን እግዚአብሔር። ሰናይት እ፣ ወጣች እንዴ?
አዎ መ- ወጥታለች።
የሆነ እንትን ፖስታ አስቀምጠን ነበር ኢትያ የሚላክ እ፣ አዎ ሰጥታው ይሆን ለልጁ ተልኮለታል?
ነገ አይደል እንደ የሚላከው ሁሉ ይሰማል ነው ነው አሁን ደው ደወለና ጠየቀኝ እኮ መልሱን ንገሪኝ አለ። ነገ ነው የሚላከው?
ጠየቀሽ አባይ አባይ እሑድ ነው እኛ የሰማ ነው ዛሬ አይደለም።
ነው ነገ ነው የምትልኩላት?
አዎ ለሰውየው ላስቻ- ለቻሌ እሑድ ላኩለት ነው የተባልነው።
ነው በቃ እሺ፣ እንዳትረሱት አባይ ጋር አስታውሻቸዋለኝ።
ነው።
ነው በቃ እሺ፣ ደውይለት። እሺ እሺ እሺ